hello
አቤት።
ሰላም፣ የአምሳሉ ስልክ ነው?
አዎ ከዚህ ስልክ ነበር የደወልኩሎት።
እሺ፣ ሰላም።
እ orange order አድርገውት ነበር።
አዎ እሺ፣ ዘጠኝ ኪሎ ነው አጠቃላይ የ group ኡ?
የ group ኡ አዎ።
አዎ፣ አዎ፣ ሶስት ኪሎ አንድ አንድ ሁለትም መሰለኝ አላስታውስም አዎ።
ብዛቱ። አዎ
አዎ አለ።
አ- አለ።
እሺ፣ አዎ ነገ የት ነው የሚመጣሉት?
መስቀል flower እንዲመጣልኝ መጀመሪያም ነግሬ ነበር። የመጀመሪያ ሲሞላ የትኛው- ሲከት የትኛው ነበር መስቀል?
location መስቀል አደባባይ በአምባሳል ቴሌ ያለው መስቀል flower ማለት ወደ ስቴዲየም ያለው?
አዎ ወደ እሺ።
ቦሌ ማለት ነው።
አዎ።
አዎ እዛ ጋር ነገ driver ሲደውል ያንሱላቸው። መልካም ምሽት።
እሺ፣ ችግር የለውም። አመሰግናለሁ። እሺ፣ እሺ።